ሄሎ፣ ሄሎ።
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ከአሪፍ ቤት ነው የምደውልልዎት።
ኦ ፈጣኖች። እሺ እንትን ቼክስ ላይ deposit አድርጌ ሁለት ሺህ ስምንት መቶ ሀምሳ ብር
እሺ
እ፣ እሱ ላይ ያለው አዎ ግን ቼክስ ላይ አያሳይም።
እሺ ዛሬ ነበር የሞከሩት።
አዎ
ደንበኛችን በዚህ በደወሉልኝ ቁጥር ነው የሚጠቀሙት ቴሌብር።
እ፣ አዎ
ማን በሚል ስም ነው ዛሬ የተመዘገቡት?
እ፣ እ፣ ማን በሚል ስም ነው የተመዘገቡት ቴሌብር ላይ?
ብሩክ ጥሩ መስሜ
እሺ ደንበኛችን የሰጡን መረጃ መዝግበናል። የእኛን የቴሌግራም ቁጥር እንስጦትና ከቴሌብር የላኩት መልእክት screenshot አንስተው ይላኩልን።
እ፣ እ፣ እሺ
ከቴሌብር ላይ ብሩ መቀነሱ የሚያሳይ ደርሶታል መልእክት አይደል?
እ፣ ከቴሌብር ላይ መቀነሱን አሳይቶኛል።
እሱን የገባሎት message screenshot አንስተው እንዲልኩልን ቁጥር እንስጦት የያዙ የቴሌግራም
እሺ ያዝ
እሺ
ዜሮ ዘጠኝ
ዘጠና ሁለት
እ፣ ይቅርታ አንዴ ይቅርታ እሺ
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሄሎ ሄሎ ሄሎ
ይሰማዎታል ደንበኛችን ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ ሁለት ነው መጨረሻው ሀምሳ አምስት ሀምሳ አምስት አዎ በዚህ ቁጥር ቴሌግራም ላይ ስምና ስልክ ቁጥሮትንም አንድ ላይ አስቀምጠው ይላኩልን
እሺ እሺ እሺ ሌላ ምረዳውስ ነገር አለ
ኧረ በፍጹም ይሄው ነው
እሺ ተስተካክሎ እንዳለቀ እናሳውቆታለን ስለደወሉ አመሰግናለን ቀጥሎ ከሚሰሩት በኋላ ስለ አገልግሎት ስልትና ስቴት ያስቀምጡልን መልካም ምሽት
እሺ